ጤና ይስጥልኝ። ሻኳ
ብር ልኬ አልባለኝም። አሁ እያወራሁሽ ተቋረ ብር እየሰጠሽ ነበረ ቴሌግራም
ይሰማል።
ምን አልሽኝ?
አሁን
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሁለት ሰባ ሁለት
ቁጥር እየተጠቁ ስለሆነ ከዛ በሳ
ኔትወርክ ያለበት እሺ
እኔ ቱርክ ያለበት እኮ ተሰማሁት። ካልሆነ እንዴት ነው ታዲያ የምንግባባው? በእኛ በኩል እየሰራ ነው።
ቁጥሩን የእርሱ ድምፅ እየተሰማኝ ነው።
እሺ ንገሪኝ እንጂ
ስልሳ ዘጠኝ ስልሳ
ሁለት በቃ ስለ አርባ ሁለት ነው። ሌላው ላይ ሌላው ላይ ጽድት ታመጣለኛል። ቁጥር ስትገሪ ግን ይቆራል።
እሺ ሌ- ሌሎች ላይ ላይ ስለሆኑ ማለት ነው ዌብሳይታችን እና እዛ ላይ ቁጥራችን አለች።
እንዴት ነው? ሌሎች